መሰረት ነኝ ምን ልታዘዝ?
ማማ
መሰረት ነኝ እሺ መሲ እንዴት ነሽ? ሰባ ሰባት አስራ አራት PIN ነበር።
ሰባ ኤርሚያስ ሰባት ነው።
አስራ አራት አዎ ኤርሚያስ ነው። ወይ እንዴት ነሽ?
ነቃውን ኤርሚ እንዴት ነህ?
አስራ ሁለት ነው እኔ ጋር የምናየው የገባው ግን በመቶ ሰማንያ ብር አዎ በመቶ ሰማንያ አስራ ሁለት አዎ።
አስራ ሁለት አስራ ሁለት ሰዓት ነው የሚያሳየኝ እኔ ጋር እሺ ከዛ ምግብ ቤቱ ጋር ቁሜ ማለት ነው እሺ አየዋለሁ ኤርሚያስ አዎ
መጣልሽ ታምከሪ አይ የሞተረኛ መሆኑንም አውቋል ፒን እየጠየቀኝ ነው
እኮ ወቶለታል
እ
ሰባ ሰባት አስራ አራት ነው ያልከኛ አ የሞት ነው ጣም ነው
አይ ሰባ ሰባት አስራ አራት ነው አይ ኤርሚ ቆይ አንድ እስኪ አንድ ያስ- ቼክ አድርገው እ ኤርሚያስ ገሰሰ ነው አይደለ ሄሎ
ሀምሳ አራት ሀምሳ አራት መሲ ወይ ሄሎ ሀምሳ አራት ሰባ ሰባት ሀምሳ አራት ሀምሳ አራት እሺ ኤርሚያስ ማን ነው ያባክ ስም ገስ አንቺ ማለት ምንድን ነው ኦ አይ ጠይቄ ብለውኝ ነው ኤርሚያስ ገሰሰ ነው
ሰባ ሰባት ሀምሳ አራት ኤርሚ፣ ሰባ አስራ ሰባት ሁለት ሀምሳ ኪሎ ሜትር ነው አራት። እሺ
ይኸው ሁለት በጣም መቶ ደቡብ አስር ኢትዮጵያ ብር አዎ መሪ ይኸው መሪ ጋር ነኝ እኔ ያለሁት
እሺ ሁለት መቶ አስር ብር የሚባል ደሊቨሪ ፊ የለም እኔ ጋ ግን ስንት ነው የሚለው? ስንት ነው? ስንት ነው? ስንት ነው? ሁለት መቶ ብቻ ነው? አቤት የክፋት ጥግ አስር ብር አስራቸው
ሲስተም ላይ ሲያስገቡ በዘ- ት ነው እባክሽ ሆራሞች
ኤርሚያስ እሺ አይ- አይሆንና ማለት ነው ጭርላሽ
ትላንትና ከዳሽን ሸመጠትሽን ትላንትና ዛሬ አልሰማሽ እቤት እመጣልሻለሁ አስራ ሁለት የምር ቼክ አድርጊውና እኔ እየሄድኩ ነው ወደ ከስተመር ጋር እሺ እሺ እሺ እሺ ሄሎ ሄሎ ወይ ወይ
እ? ምን ምን ምን አልከኝ? ልጅ አለም
የኔ ተዘጓረሰች
እ?